ጤናስልኝ ኢትዮጵያ በዳማ ዳማት አልባ ኩምነደው
እሺ ሰላም አባ ትኬት ትፈልጌ ነበረ። መነሻው ከስዊድን የሆነ እዚህ መክፈል እንችለዋለን?
በዶላር ነው የሚከፈለው።
በዶላር አዎ በዶላር ነው የሚከፈለው።
በየትኛውም አየር መንገድ አይቻልም። በብር
በብር አይቻልም። አዎ ኦኬ ነው። እሺ አዎ በዶላር ነው የሚከፈለው።
እሺ።
እሺ ሌላም ረዳት ነገር ይኖራል?
አይ የለም አመሰግናለሁ።
እናመሰግናለን ስለደወል